Hello
Hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳህ
ቤት ቤት አዎ Best Bet ነው አዎ ትላንትና ማታ ሶስት መቶ ብር withdraw አድርጌ ነበር ልኬ ነበር እሱም አልገባም
Okay ወደ ባንክ ነበር አዎ ሁለተኛ ነገር ደግሞ ምንድን ነው ዛሬ አይሰራም እንዴ ዝም ብሎ አንድ አምስት ብር እንኳን ሳይሰጥ game ኡ ዝም ብሎ የሚበላው ችግሩ ምንድን ነው ሌላ ጥያቄ ነው እሱ ወይስ ከብሩ ጋር የሚገናኝ ነው አዎ። አይ፣ ሌላ ጥያቄ ነው ይሄ።
አይበላም ይበላል ለሚለው እኛ ምንም እናስተካክለው ነገር የለም ለ-